ጤና ይስጥልኝ ሚዲያ ኢትዮጵያ። ሰላም ነኝ። ባኩም ልርዳዎት?
ቅድም ደውዬልሽ ነበር ማማ አልሽልኝ።
በዚህ ስልክ ነበር የደወሉት ደንበኛችን።
ማማ ቼክ ላድርግሎት። ታረቀኝ ባርና ሬስቶራንት ማማ ደንበኛችን ተመዝግቦ ወደ ጥገና ክፍል ተልኮሎታል። ምናልባት የሚጠገኑ ማሽኖች ረፋ ሊሆን ስለሚችል ትንሽ ይጠብቋቸው።
እሺ ድጋሜ እኔ አስታውስልዎታለሁ።
እሺ እሺ፣ አመሰግናለሁ።
እሺ ሌላ መረዳዎት ነገር አለ?